Hello አቤት አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እንዴት ነው
ምን ልርዳው? ዶንኪ ቲዩብ ነው የደወሉት።
እ እ ዶንኪ ነው የደወሉት። ምን ልርዳዎት?
አዎ እ ስራ ምናምን የሚለውን አይቼ ነው እና እዚህ አብሮ መስራት ምናምን ይቻላል ምናምን የሚለውን ቲክቶክ ላይ ነው አይቼው ነበረ እና
ዩቲዩብ ላይ ቪዲዮን እየ መጀመሪያ ሙሉ የተለቀቀውን ዶንኪ ቲዩብ ላይ ቪዲዮን እየ
አ okay እንትን ከዛ ዩቲዩብ ላይ ቪዲዮ ካየህ በኋላ አዎ፣ መመዝገቢያ link አለ። በ link ኡን እዚያ ብቻ ተመዝገብ።
በ link ነው መመዝገብ የሚቻለው?
አዎ
okay፣ እሺ ሞላ ግን አንተ ስለ አንተ information እንድትሞላ ገብተህ በ link ኡ ተመዝገብ። ቪዲዮን አይተህ ጨርስና መጀመሪያ ማለት ነው።
እሺ ምንድን ነው ማ- ከዛ በኋላስ ማድረግ የሚጠበቅብኝ ነገር?
በቃ መመዝገብ ብቻ ነው።
እሺ
እሺ